hello ጤና ይስጥልኝ።
ጤና ይስጥልኝ።
ኤልገል ትሬዲንግ ቴልሲ ነው።
አዎ ከአሪፍ ፔይ ነበር ምደውሎት ደንበኛችን ቤዛዊት ባለው አሪፍ POS machine
እሺ እ ደንበኛችን POS machine ኡ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበረ።
POS machine ከአይፖስ ነው
ከምናልባት ከእናት ባንክ የወሰ- የተሰጣችሁ ፖስ አ ማሽን።
እናት ባንክ okay። አይ እስካሁን ምንም እ፣ የገጠመን ነገር የለም።
እሺ ያው transaction ኡም ብዙም እ፣ ስለቀዘቀዘ እሺ ደንበኛችን challenge የሚያደርገን ነገር ካለ ያው እንደውላለን።
እሺ support እንድታደርጉ ደንበኛችን እሺ ምናልባት ያጋጠሙት ችግር ካለ ችግሩ ቢያጋጥሙት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁናል።
እሺ እሺ እሺ ደንበኛችን አመሰግናለሁ። መልካም ቀን ይሁንልዎት።
አሜን።